ሀሎ ሰላም ጤና ይስጥልኝ ናኒ።
ሰላም።
ከ We Plus ነበር የምደውለው። የእኛን application አውርደሽ ነበር።
አዎ አዎ።
ለተጠቃሚነት ነው ወይስ ለአሽከርካሪነት?
አይ ለተጠቃሚነት።
አንቺ የተመዘገብሽው ግን አሽከርካሪዎቻችን የሚመዘገቡበት ላይ ነው። We Plus Solution Provider ላይ ነው የተመዘገብሽው። ተጠቃሚ ከሆንሽ We Plus Solution User የሚል አለልሽ።
እሺ ተጠቃሚዎቻችን የሚገኙበት አሸናፊ የሚያደርግሽ referral code ም እዛ ላይ አለ።
በቃ We Plus Provider የሚለው ላይ እንትን ልበል።
አይ no provider ሩ ለአሽከርካሪዎቻችን ነው።
እሺ We Plus Solution User Solution User okay።
እዛ ላይ register አድርጊ። መልካም ቀን ይሆንልሽ።
እሺ thank እሺ thank you